ጤና ይስጥልኝ። ስፖርት ነው ባኮ የምንለዳው።
ጤና ይስጥልኝ።
አብሮ ይስጥልን።
ምንድን ነው ሁሉ ስፖርት ዲፖዚት አድርጌ ካላኩኝ በኋላ በቃ ዲክላይን በጭራሽ እንትን አይደለኝም። ዲክላይን ብሎ ቃል ብሎ ተቁጭ ያለ ዲፖዚት አድርገው ነው ሁለት ሺህ ብር ዲፖዚት አደረኩ፣ ግን አላሰበልኝም።
ምን ነበር ያደረጉት?
ሲጀመር ያለ አንድ ብቻ አይደለ ያለ ሲጀመርም በአርስቴ ብቻ አይደለ።
እንደዛ ከሆነ ከቴሌብር የተላክልትን message በቴሌግራም ይላኩልን።
ልክ ያለው ግን ላያ check አላደረጋችሁትም እስካሁን። okay የትኛው ነው የተባልኩኝ?
በዚህ ስልክ ነው የላኩት?
አይደለኝም፣ በሌላ በሌላ ስልክ ነው የላኩት።
እሺ ንገሩኝ።
እሱ ቁጥር ነው ወይስ አዎ ስልኩን አስራ ዘጠኝ አስራ ስምንት ሰባ ዘጠኝ ሰባ ሰባት ዜሮ ዘጠኝ አስራ ዘጠኝ አስራ ስምንት ሰባ ዘጠኝ ሰባ ሰባት
እኮ እዛ ላይ እኮ ጥያቄ ጠይቀን ነው ታደመኛችሁ።
የትኛውን ነው ማለት ያው ዞሮ ዞሮ እዚህ ጋር ሁለት ሺህ ብር እኮ አልፌ ሜሴጁን ይላኩልን ከቴሌ ብር የተላከሉት እሺ በለ እሺ
ገብቷል።